ሄላ
ሄሎ እንዴት ነህ ጽዮን?
ሄላ
ሄሎ አይሰማም?
ፉ እና ምስልክሽን አታነሽ በእንት የምትደውይው
ሄሎ ሄላ ሄላ ሰላም ነው?
እግዚአብሔር ይመስገን።
ከሁዳ ቫይክል ማኒፋክቸሪንግ ነበር የምደውልልሽ።
ከ-
ከው- እ፣ ሳፊ ባጃጅ ባለፈው ደውለሽ አዋርተሽ ወይዬ።
ነበር አዎ ማሽዬ፣ አዎ እና ቴሌግራም ላይ ስልክ ቁጥር ልኬልሽ አላየሽውም።
አላክሽልኝም። በየትኛው እንትን ይላክሽልኝ?
በዚህኛው ስልክ ቁጥር
ልዩነት እና አዎ፣ ደግሞ በዚህ እመጣለሁ ብለሽ አላየሁትም። አይ በቃ አልነግር ስትይ ለዛ እኮ ነው።
ምን አልሽ? ምን አልሽኝ? አልሰማሁሽም።
አይ እም፣ ይቆያል አንድ ወር አላልሽኝም?
አዎ፣ አዎ እሺ።
በስመ አይ አብ፣ አሁን ቀጠሮ አለ?
አትይዢ ብዬሽ ነበረ ግን
አሀ ቀጠሮ አዎ እኮ አንድ ወር ድረስ የሚቆየው አዎ እሱማ አዎ።
አንድ ለዛ እሱን እኮ ነው የምልሽ። ዋጋው ዘጠኝ ነው አልሽኛ?
ወይ አሁን እንትን modify ሆኖ ስለሚመጣ fix አልሆነም፣ አልወጣለትም።
በቃ ለዛ እኮ ነው አንድ ወር ስላልሽኝ እዚህም ያው ዘጠኝ ስለሆነ ያው ነው ብዬ ነው።
እሺ
እሺ።
እና ስ- እ፣ ትመጫለሽ ወይስ
አይ በቃ እዚሁ እንትን ልል ነው ያው እኮ ነው ዋጋው ሐዋሳ?
ምንም ልዩነት የለውም። አዎ።
እሺ እሺ